ጤና ስለ ቪዛ process process ፈልጌ ነው agency process
እሺ፣ ደንበኛችን እኛ information ነው የምንሰጡት። ምን አይነት information ልስጥ?
እንዴት ነው process ኡን እንዴ ካናዳ ለመሄድ ፈልጋለን።
እሺ፣ በምን በትምህርት በስራ በ visitor
በብር ነው
በምን
በ cash ብር በ cash ብር በአይሮፕላን በስራ አ ለስራው
እድል ካናዳ ቀጣሪ ድርጅት አግኝተዋል?
ገና እዛ ሂጄ ስራ ልፈልግ
እ እሺ እዛ ሀገር ሳይሄዱ እዚህ ሆነው ስራ መፈለግ ይችላሉ።
እዚሁ ነው። እንዴት ነው ንገሪና።
እሺ እ በስልኮት ጉግል ላይ ገብተው search በማድረግ የተለያዩ ስራዎችን ያገኛሉ። እ እስክሪብቶ አሉ፣ ያም ደግሞ አብረን search ማድረግ እንችላለን።
እስቲ እስኪ እኮ አ፣ ንገሪኛ። አለ ወይ?
job bank ካናዳ
job bank ካናዳ ካ- ካናዳ ብለው search ያደርጋሉ ጉግል ላይ
job bank ካናዳ ነው። በፌ- በፌስቡክ ነው search ማድረግ በጉግል ላይ አዎ፣ በስል አይ በፌስቡክ ሳይሆን Google Chrome ላይ ወይም ደግሞ ጉግል ላይ እንደገና ንገሪኝ ንገሪኝ።
job bank ካናዳ job job bank ካናዳ ካናዳ job bank bank አዎ ካናዳ ብዬ search ላድርገው።
አዎ። ከዛም በመቀጠል ይሄን search ሲያደርጉ advanced የሚል ይመጡልዎታል። እየጻፉ ነው እርሶ።
advantage የምን ይመጣል? search ስናደርግ ከዛ ከዛም በመቀጠል ወደ ታች scroll ሲያደርጉ employment group የሚል ጽሁፍ አለ። ከስሩ እ፣ temporary foreign workers ይመርጣሉ። እየጻፉ ነው።
እየጻፉ ነው።
እሺ ጽፈዋል። temporary foreign workers
temporary temporary
foreign workers temporary foreign marker okay ብሏል worker worker worker አዎ እሱን Temporary?
click ያደ- ያደርጉና አ፣ ከዛ እ።
ድጋሚ ወደ ታች ሲወርዱ ወይም scroll ሲያደርጉ intended applicants የሚል አለ።
እሺ እሱ ስር ምን ይመርጣሉ? Canadians and international applicant
እሺ ከዛስ ይባዋል። ከዛም በመቀጠል view result ይመጡልዎታል። ሲጫኑ የተለያዩ ስራዎችን ያገኛሉ። እርስዎ በሚመቾት ዘርፍ apply ማድረግ ይችላሉ።
እሺ ተሳስተን መልሰን እንደውላለን።
እሺ እሺ ደንበኛችን እሺ፣ በዚህ ደውሉ። እናመሰግናለን።
እሺ